ሄሎ
ሄሎ ሄሎ፣
አቤት ጤና አቤት።
ይስጥልኝ።
ሰላም ጤና ይስጥልኝ።
ሰላም ነው እግዚአብሔር ይመስገን። ካይቶ ስኬን ወኪል ነው።
እ
ካይቶ ስኬን ኢትዮ ቺክን አዎ።
የሆነ ትዕዛዝ ነበረ ጣጡት ፈረንጆቹ ሶስት ለመረከብ እ፣ ጠይቀው ነበረ። ለውጥ የሚፈልጉ ከሆነ ደውለው ይንገሩ የሚል message ስለደረሰ ነው።
አዎ
የፈረንጆቹ ሶስት ዛሬ ነው አይደል?
አዎ
የእናንተ ወኪል ዱራሜ ያለ ከሱ ጋር የተደዋወልነው እኔ ያው ዝግጅቱን እያደረግኩ ነው። በፈረንጆቹ ዘጠኝ በመጪ ሰኞ ቢሆን ነው የሚሻለው።
ጥሩ። ስለዚህ ምንድን ነው ቀኑን ማስቀየር ከፈለክ እዛው አካባቢ የኛ ተወካይ ስላለ ከእሱ ጋር ተነጋግረህ ቀኑን ማመቻቸት ትችላለህ። ከእሱ ጋር ነው የምትነጋገረው ቀኑን ለማስቀየር ከእሱ ጋር ተነጋግረህ እዛው አካባቢ የኛ ተወካይ ስላለ ከእሱ ጋር ተነጋግረህ ቀኑን ማስቀየር ትችላለህ ወደ ፈለግከው ቀን።
እሺ፣ ከዶክተሩ ጋር አዎ አዎ። መልካም ጊዜ ይሆንልህ።